ሰላም ጤና ይስጥልን። ችብችብ አሜን። ሰላም እግዚአብሔር ይመስገን።
አሪፍ እንድ ፈልገን ነበርና እሺ
ምንም በቃ ኦርደራችን ልታመጡ አልቻላችሁም። በአምስት ቀን
መቼ አራት ነበረ ቀን።
ያዘዙት?
እንደ ማክሰኞ ማክሰኞ
ዛሬ ት- ዛሬ ማክሰኞ ድራይቨር ነው፣ ኮርት አልደወሉለትም?
አረ ደውለን ራሱ መቼ መጥቶ ይላል በቃ መጥቶ ይላል የት ምናምን ነው ሎኬሽኑ? የት ነበር?
መልካ በጣም ዛሬ እኮ ነገ office የለንም አልኩት። ስለዚህ ምንም አማራጭ የለንም።
እሺ በዚህ ስልክ ነው order ያደረጉት?
አ እስኪ ይቅርታ አንዴ እ፣ ሁለት ደቂቃ ይታገሱኛል፣ መልሼ ልደውል።
እሺ እሺ እሺ እሺ